ኒድ አንተ አየር ያስወጣ
ሄሎ ሰላም ጽዮን አቤት።
ከችብችብ ፈርም ደውሎት እሺ ይቅርታ እስኪ ስለ service ኣችን ያለሁትን ምን ያህል በ product ኣችን satisfy ሆነዋል እሱን ለመጠየቅ ነበር የደወልኩት እም፣ በጣም ቆንጆ ነው።
ቆንጆ ነው አዎ፣ እንዴት ነሽ? ሰላም ነው። እዚያ እሺ እስካሁን የደረሱት product ኦች ላይ እስኪ ምን ያህል ወይ ቅሬታም ካለዎት ሊስተካከልም የሚችል ነገር ካለ በዚሁ እንዲነግሩ ነበረ እኔ ጋር ምንም የለም። እኔ ተመችቶኛል። ቆንጆ ነው።
አይደለ አዎ እሺ ቢጨመር የሚሉት product አለ አሁን ካሉት ውጪ
እም፣ አይ ብዙ አይ የለም፣ በቂ ነው። እንደዚህ እኔ የምጠቀመውን ነው የማዘው። እም? ሄሎ ሄሎ ሄሎ